ሰላም ጤና ይስጥልኝ።
ሰላም ዋልሽ?
ሰላም።
እ ትላንትና order አድርጌ ነበረ እሺ
እና እስካሁን አልተደወለልኝም።
location የት ነበር የሞሉት?
ወይራ
እሺ በአንድ ይቅርታ። እ adminኑ ማን ነበረ ስሙ?
ብስራት
ይቅርታ አንዴ እስኪ የስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስር
እሺ ዜሮ ዘጠኝ አስር ሰማንያ ስምንት እሺ ሰላሳ አራት ስልሳ አምስት
አዎ እዚህ ጋር እንዳልወጣ ነው የሚያሳየኝ። ሰው ነገ እንዲወጣ ላድርግልዎት?
ነገ እኔ ስራ ነኝ። ዛሬ እሑድ ስለሆነ ብዬ ነበር ትላንት ያዘዝኩት።
የሚቀበልልዎት ሰው ምናምን የለም እቤት?
የለም ጭራሽ።
አዎ ዛሬ እንዳልወጣ ነው የሚያሳየኝ። መኪና ብልሽት ነበረ እና ወደዛ አይመጣም ተብሏል ዛሬ